Hello,
Hello.
hello.
Hombre, hello.
አቤት አቤት።
አንዱ
ይሰማል። ሰላም ነው?
አለን ይሰማል። ሰላም ነው?
ሰላም እንዴት ነው?
እንዴት ነው?
እሺ ኢትዮ ቺክን ነው የደወልከው?
አዎ ልክደው ብለህ ነበር እኮ።
ተደውሎ ነበር እንዴ?
አይ message ገብቶኝ ነበረ ነው መለ- ሞ- ለመጠየቅ ምናምን አስቤ ነበር እኮ። ወደ ቲሸቱ እሺ። አዎ እ፣ ሜ- message ኡ ከኢትዮ ቺክን ነው በእርግጥ አ፣ እሺ ያልገባህ ነገር አለ እሱ ላይ ወይስ?
አይ እስቲ የዋጋ ልዩነቱ ምናምን ምንድን ነው እንደዚህ የወጭ- እየተጨመረ እየሄደ አሁኑ ቦታውን ያው ገበያውን እንደነበረ አይደለም እየመሰን ያለ ዋጋውን እየጨመረስ እንዴት ነው በ- በምን ነው ምናምን ለመጠየቅ ፈልጌ ነበር።
ዋጋው አሁን ላይ ሳሶ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው። ቦቫንስ መቶ ሶስት ብር ከሰላሳ ስንትም ሳ- ሰላሳ ስምንት ሳንቲም ነው አሁን ላይ
ስንት አለ? ሰማንያ ሶስት እ hello ሄሎ